Hein
Hello hello Hello አቤት ሰላም አለን ሰላም ነው
ሰላም እግዚአብሔር ይመስገን እንዴት ነህ እ፣ አልተለቀቀም ነበር ልትለቁልኝ ፈልጌ ነው ይላል እሺ cashier code ትነግረኛለህ ዘጠና ዘጠኝ እሺ ስልሳ ሁለት እሺ አራት ሰባ ዘጠኝ
እየተከፈለ ነው እሺ ትንሽ ታገሰን update እየሆነ ነው እሺ ሁሉንም ልዝጋው አንድ ብቻ ነው የቀረ ሌላው ሁሉም ታርሟል እሺ እሺ ልዝጋው አዎ አዎ አባት